ጌታ ወይ ዜሮ ሰባት ሀያ ሁለት ዜሮ ሰባት ሀያ ሁለት ቀጥታ ዝዘን እያለ ነው ዜሮ ሰባት ሀያ ሶስት ነው ሀያ ሁለት ሀያ ሁለት ሀያ ሁለት እሺ አልታዘዘም የት ነው ምግብ ቤቱ በርገር ቤት እ? እ?
በርገር ቤት ካሳን ካሳን
ካሳንቺስ አ የሞተረኛ ነው
አይ ከሰሚት ብሎ ነው የገባው ግን ከካሳንቺስ ብራንች ነው የሚለው
ኦኬ ስለዚህ አንተ ካሳንቺስ ላይ ያለኸው አ
መሀመድ እና እዛ ካልዘም አሉ አ አልተዝም አለኝ አዎ ያለው ቼክ ላድርግ